አቤት ሻዬ፣ እንዴት ነህ?
እግዚአብሔር ይመስገን ሰላም ነው።
እናትህ ሲያለቃ ይሁን ውጥት አሉልኝ። እስኪ ወንድን አድጋ ደርሼበት የምመጣ መኪና እ?
ወንድን አድጋ ደርሼ የምመጣበት መኪና ወይ መቼ አለ ዛሬ መኪና አዳማ ናቸው።
እውነት? ምንም አ አ እውነት እውነት ዛ- ለቀብር ራሱ ምንም የለንም። ሁለቱም ጋር ለቅሶ ልንቀር ነው። ሁለቱም ጋር ለቅሶ ልንቀር ነው። ጠይ እንግዲህ ተወካዮችን አቶ በላይ መጥቶ ካልጠየቀ እ?
እ፣ ልንቀር ነው ለቅሶ ራሱ እውነት በቃ እውነት።
እሺ፣ እሺ፣ ይቅርታ እንግዲህ ችግር የለም ሻዬ። እሺ።
Hello.